ጤና ይስጥልን። ሰላም ነው? ሄሎ ሄሎ፣ ሄሎ
ጤና ይስጥልን። ሰላም ነው?
አብሮ ይስጥልኝ። ምን ልርዳ?
አንድ withdraw ን አድርጌ ነበር። አንድ ሺህ ብር ቴሌ ብር ቆርጧን፣ ግን አልገባም ወደ እኔ እሺ፣ አሁን ደወልክበት ቁጥር ነው የስቴ ስልክ ቁጥር አዎ፣ የደወልኩት ቁጥር መቼ ነበር ያደረከው?
እ መቼ ነበር ያደረከው?
አሁን ነው ያደረግኩት።
እሺ፣ check እያደረኩ ነው። መስመር ላይ ጠብቀኝ። እሺ፣
እ አንድ ሺህ ብር ነው ምን አይ አንድ ሺህ ብር ነው ያልከኝ።
አንድ ሺህ ብር አዎ።
ገብቶልሃል ወይ ቴሌ ብር አካውንት? እሺ፣ ቼክ አድርገው።
አባያ እሺ